ጤና ይስጥልኝ hello ቪዛ ጂጂ ነኝ። እባክዎት ምን አይነት የጉዞ መረጃ ልስጥዎ? ጤና ይስጥልኝ
ጤና ደህና
ምን አይነት የጉዞ መረጃ ልስጥዎ?
አይ ወደ ውጭ ሀገር መሄድ ፈልጌ ነው።
እሺ በምን ቪዛ ነው እርስዎ መሄድ የፈለጉት?
እ በምን ቪዛ ነው? በስራ ነው? በትምህርት ነው? በ visitor ነው?
በትምህርት
በትምህርት እሺ የት ሀገር ትምህርት ልንገሮት? ዩኤስኤ፣ ካናዳ፣
ካናዳ ዱባይ፣ ካናዳ
አ እስክርቢቶ ይዘዋል ይጽፋሉ?
እ እስክርቢቶ ይዘዋል ይጽፋሉ?